ልትጠቁምላቸው ነው ሄሎ ሄሎ ሰላም ነው አስገባልኝ እንትን ያንተን ፓስወርድ አስገባሽ ኒው ፓስወርድ እና ከረንት ፓስወርድ ኮንፊርም ፓስወርድ የሚለው እሺ እሺ ሶስት እና አራትንም እንትን ትይልኛለሽ
ልግባው እኔ
እምቢ ስለሚለኝ እኮ ነው በቃ እሺ የሶስትና የአራትን ኤኒዴት ለያቸውና ይሄ ለሶስት ይሄ ለአራት በለኝና አስገባልሃለሁ
እሺ
ታችኛው ላይም ራሱን አስገባ